ሄሎ ሄሎ ሰላም ጤና ይስጥልኝ።
አቤት ሰላማዊት ከቲችፕ ነበር የምንደውለው።
እሺ ይቅርታ ሎሚ ያዘው አልተረከቡም ነበር አይደል?
አዎ አዝዤ ነበረ አዎ ይቅርታ አልመጣልዎትም፣ መርከብ አልቻሉም ነበር። ሄዳ ልክልዎት ነበር ይቅርታ።
ነገ የት ነገ ማ- የፈለጉበት location
እሺ እ- እዮር መምጣት ይችላል
እዮር ታወር ነገር እ ቸርችል ማለት ነው አይደል?
ቸርችል አዎ አዎ መምጣት ይችላል። የሎሚ order ብቻ ነው አይደል የቀረቡት?
order አዎ ሎሚ ብቻ ነው በቃ እዮር ይመጣልዎታል ነገ። እሺ እሺ አደራሽን ግን እናት ከነገ አያልፍም። ምንም ችግር ማስታወስ ይፈላ ይጠበቅብኛል የለም። አይ ለደወል ጠዋት ላይ maybe የ driver ቁጥር ከፈለጉ ይደውሉ።
እሺ እሺ መልካም ቀን።
አሜን እሺ እሺ